ሌላው ሀሴት ነኝ።
አቶ ፍቅር አገናኝ ቅድም ለእሷ ነበር ያሳወቅኳት። የለችም ፍቅር አይደለ? እዚህ ማገናኘት ስለማለው ስማኝ፣ ሀምሳ ስምንት አርባ ዘጠኝ ነው
እህ
ሀምሳ ስምንት አርባ ዘጠኝ ነው።
አ ኦሮባ ነኝ።
የሮባ ታክሲ መጨረ- አዎ እኮ መጨረሻው ጋር የሮባ ታክሲ መጨረሻው እዛ ሮባ ሮባ ታክሲ- ጋር ነው አይደል?
ኦሮባ ነኝ እኮ አሁን እኔ ያለሁት ኦሮባ ነኝ እናቴ።
እሷ የምትልህ ካሳንቺስ ነው።
ካ- እሷ እሷ ያለው ከአሳንቺስ ነው።
ስለዚህ ሮባ ጋር ነኝ። ሮባ ጋር ናና ውሰድ በለው። ሮባ ጋር ብዬዋለሁ ብ- ብዬዋለሁ አልመጣም እያለ ነው።
እሺ አንድ አሳውቅሃለሁ፣ እደውልልሃለሁ መልሽ። እዛው ካሳንቺስ ሳንሴፍ ነው።
ከአሳ- እ እ ካሳንቺስ ከአንቺ ባጃጅ ከሮባ ባጃጅ ይሄዳል። ከዛ የባጃጁን መጨረሻ ነው አለ። ሰፈሩን አያውቅም መሰለህ። ባጃጁ መጨረሻ የሚወርዱበት አለ። እሱ ደግሞ ከካሳንቺስ ነው ባጃጅ መጨረሻ። ወይ በባጃጅ መጥቶ ይውሰድ፣ ካልሆነ ደግሞ ሮባ እየጠበቅኩ ነው።
እደውልልሃለሁ፣ እደውልልሃለሁ።
እሺ እሺ